ልዩ ነው ኢየሱስ ልዩ ነው ልዩ ነው አምላኬ ልዩ ነው ልዩ ነው ኢየሱስ ልዩ ነው ልዩ ነው አምላኬ ልዩ ነው እምትምርረት እኔ የማመልከው የሰማይ የምድር አምላክ ታሪኬን የለወጠው እምትምርለት እኔ የማመልከው የአማልክት ሁሉ አምላክ ኢየሱስ ልዩ ነው። ኢየሱስን ሳላውቀው መንገዱ ጠፍቶብኝ በእጅ መንሻ ጉቦ ሌሎች ሲያስጨንቁኝ ኢየሱስን ሳላውቀው መንገዱ ጠፍቶብኝ በእጅ መንሻ ጉቦ ሌሎች ሲያስጨንቁኝ ለማያድኗ ማለት ስሰግድ ስገዛ በኢየሱስ ዳንኩኝ ምረቱ ለኔ በዛ ለማያድኗ አማልክት ስሰግድ ስገዛ ከመቅበዝበዝ ዳንኩኝ ምረቱ ለኔ በዛ እምዘምርለት እኔ የማመልከው የሰማይ የምድር አምላክ ታሪኬን የለወጠው እምዘምርለት እኔ የማመልከው የአማልክት ሁሉ አምላክ ኢየሱስ ልዩ ነው። ሊያሰጥመኝ ያለውን ባህሩን ከፍሎልኝ አሳዳጅ በጥልቁ በውሃ ውስጥ ቀብሮልኝ ሊያሰጥመኝ ያለውን ባህሩን ከፍሎልኝ አሳዳጄን በጥልቁ በውሃ ውስጥ ቀብሮልኝ እኔን በደረቁ በድል ያሻገረኝ የማመልከው አምላክ ኢየሱስ ነው ያዳነኝ። እኔን በደረቁ በድል ያሻገረኝ የማመልከው አምላክ ኢየሱስ ነው ያዳነኝ። ልዩ ነው ኢየሱስ ልዩ ነው ልዩ ነው አምላኬ ልዩ ነው ልዩ ነው ኢየሱስ ልዩ ነው ልዩ ነው አምላኬ ልዩ ነው ልዩ ነው ኢየሱስ የሚመስለኝ የለው በሰማይ በምድር ብቸኛ አምላክ ነው። ልዩ ነው ኢየሱስ የሚመስለኝ የለው በሰማይ በምድር ብቸኛ አምላክ ነው። ለዘመኑ ቁጥር ፍጻሜ ስለሌለው ወድጄ ፈቅጄ ሰግጄ ነው ማመልከው ለዘመኑ ቁጥር ፍጻሜ ስለሌለው ወድጄ ፈቅጄ ሰግጄ ነው ማመልከው ኃጢአቴ ሳይንቀኝ በምህረት ቀረበኝ በደሌም ተወግዶ በስሙ ጥምቀት ዳንኩኝ ኃጢአቴ ሳይንቀኝ በምህረት ቀረበኝ በደሌም ተወግዶ በስሙ ጥም ከዳንኩኝ ውድ ልጁ አረገኝ መንግሥቱን ሊያወርሰኝ በእውነት መንፈስ ሞልቶ ቀድሶት ሕይወቴን ውድ ልጁ አረገኝ መንግሥቱን ሊያወርሰኝ በእውነት መንፈስ ሞልቶ ቀድሶት ሕይወቴን ልዩ ነው ኢየሱስ ልዩ ነው ልዩ ነው አምላኬ ልዩ ነው ልዩ ነው ኢየሱስ ልዩ ነው ልዩ ነው አምላኬ ልዩ ነው እምዘምርለት እኔ የማመልከው የሰማይ የምድር አምላክ ታሪኬን የለወጠው እምዘምርለት እኔ የማመልከው የአማልክት ሁሉ አምላክ ኢየሱስ ልዩ ነው እምዘምርለት እኔ የማመልከው የሰማይ የምድር አምላክ ታሪኬን የለው